ሄሎ ሄሎ
ወዬ ይኸውልህ insert the code here የሚለው ላይ ነው እሺ የሚያስገባው ሁለተኛው ላይ ያለው ላይ ሳይሆን የመጀመሪያው ላይ ያለው ላይ
የመጀመሪያው ላይ ያለው ላይ አዎ አዎ እኮ እንደዛ እንደሆነማ ያውቃል እኮ መሀል ላይ ነው እያስገባ ያለው ለዛ ነው
መሀል ላይ ያለው ኮፒ ላይ ኮፒ ማድረግ ላይ እያስገባ ነው እንደዛ ነው ID ID የሚገባበት ላይ እያስገባ ነው ይሁን ዝም ብዬ እኔ ሰርቼ እንትን አንድ ኮድ customer የሚያመጣለትን የመጀመሪያው ላይ ነው የሚያስገባው ይሰራል ያው መጥቶልኛል ከዛ ብር amount ኡን መርጦ ብቻ place bet ማለት ነው እሺ ቆይ ደውልለት እሺ